ሄሎ ሰላም ጤና ይስጥልን ቤት ቤት አብሮ ስለ አንድ ቲ- ትኬት እንድታይልኝ እሺ cashier code ህን ትነግረኛለህ?
አስራ ሁለት ሰማንያ ሁለት
አስራ ሁለት ሰማንያ ሁለት አስራ ሶስት ስልሳ
አስራ ሶስት ስልሳ አዎ
እሺ አንድ ጨዋታ postponed ሆኗል። ሀያ አራት ሰዓት ሲሞላ ጨዋታው void ይሆንና ይታረምላችኋል። እሺ
ኧረ እኮ እሱ እኮ እንዳልሆነ ነው ተጫውተዋል እኮ ሁሉም እንትን ብሏል አለቀው ብሎ ነው
እ፣ ሄሎ አለ- እ፣ አይቼዋለሁ እኮ Flashscore ላይ ስላቪያ አይቼዋለሁ የሚለው ጨዋታ እ?
ስላቪያ የሚለው የው ምን የሚለው የሴቶቹ ጨዋታ የሴቶች እም፣ እ።
እሱ postponed ሆኗል።
እዚህ ላይ Flashscore ግን አሳይቶኛል አይ postponed ነው የሚለው check አድርገው ሌላ እንትን ላይ ነው እሺ።
እሺ፣ እሺ። መልካም ቀን